ምዕራፍ አሰርቱ ወሰመንቱ ሀበ ተናገረ በልዳዶስ ተሰጥኦ ወይቤ በልዳዶስ ከተናገረ ዘንድ መለሰ እንዲህ አለ እስከ ምንትኑ ይታረምን ዝም የማትል ምን እስኪሆን ድረስ ነው? አንድም ዝም የማትል እስከ መቼ ድረስ ነው? ተአገስ ንንግርከ ንሕነሂ እኛም እንነግርህ ዘንድ ዝም በል። ለምንትኑ ከመ እንስሳ አርመምነ ቅድሜከ በፊትህ እንደ እንስሳ ዝም ያልን ልንመልስልህ ነው እንጂ ላንመልስልህ ዝም ያልን ይመስልሃል? ይደልዋ ለመቅሰፍትከ መከራ ባንተ ልትመጣ ይገባታል። አንድም ትደልዋ ለመቅሰፍትከ ለመከራህ ትገባታለህ። አንድም ይደልወከ መቅሰፍትከ መከራ ባንተ መምጣት ይገባዋል። ምንትኑ አንተ ለመ ሞትከ ለሞትሂ አቡየ እብሎ ብሎ ነበርና አንተ ብትሞት ምንድነው? አንድም አንተ መሞትክና ምን ይሁን ምን ይደረግ? አልቦኑ ዘይሄይ ስምኔከ በታሕተ ሰማይ ለሞትሂ አቡየ እብሎ እምዬሂ ወአኀውየ እጽያት ብሎ ነበርና ከሰማይ በታች በዚህ ዓለም ካንተ የሚበልጥ የለምን? ይወድቁኑ አድባር እመሰረቶሙ አንተ ሞትህና ተራሮች ያልፋሉን? አንድም ይደቁኑ አንተ ሞትህና ተራሮች ያልፉን? አንድም ስንኳን አንተር ተራሮች ያልፋሉ ወይጠፍ ብርሃነ ኀጥኣን የኀጥኣን ተድላ ደስታቸው ይጠፋል። ያንተም እንደዚያው ጠፋ። ወይትከበት ከዮሙ ክፋታቸው አይሰወርም። ወብርሃኖሙ ጽልመተ ይከውኖሙ ተድላቸው ደስታቸው በመከራ ይለወጥባቸዋል። ይየግዙ ወማኅቶቶሙ ትጠፍ ተግ ተግ ይላሉ ተድላ ደስታቸው ትጠፋለች። አንድም ማኅተቶሙ ይላል ከዚህ ይህ ቀረ እያሉ ኃጢአት መስራታቸው ትቀራለች። ወይነሱ ንዋዮ ትሑታን እሱ ሙቶ ገንዘቡን ቦለዶች ይወስዱታል። ወትድህጥ ምክሩ ምክሩ ትጠፋለች። ወትወርድ እግሩ ውስተ መስገርት ወትአሰር በመስገርት ውስተ መስገርትና በመስገርት አንድ ወገን ነው። ሰውነቱ በመከራ ትያዛለች። ወይመጽ መስገርት ላዕሌሁ መከራ ይመጣበታል። ወይመጽኡ ጽኑዓን ላዕሌሁ ጠላቶቹ አንድም አጋንንት ወደ እሱ ይመጣሉ። ወህቡእ ውስተ ምድር ሀብሉ አንጋዳው በመሬት የተሰወረ ነው ማለት መከራ በሰውነቱ የተሰወረ ነው። ወይስሕብዎ እንፍኖቱ ከጎዳናው እየጎተቱ በሞት ይወስዱታል። ወያጠፍኦ ሕማም እምአውዱ መከራው ወገኖቹን ያጠፋል። ወመፁ ብዙሃን ታሕተ እገሪሁ በአብይ ረሃብ ብዙ ሰዎች በጽኑ ረሃብ ተይዘው ያበላናል ያጠጣናል ብለው መጡ። ሳታበላ ሳታጠጣ ሰደድሃቸው። አንተም በዚህ ምክንያት መከራ መጣብህ። ወጽኑህ ሎቱ ሐሳር እጹብ ጽኑ መከራ ደጅ ይጠናዋል። የእግሩ አገዳ ይበሰብሳል። ወይበልኦ ሞት ምስናዮ ገንዘቡን አይዛብ ሰውነቱን እጽያት ምግባሩን አጋንንት ያጠፉታል። ወይነቅኡም ስጋሁ እጽያት እጽያት ከአካሉ ይፈሳሉ። ወትጸንእ ምንዳቤሁ ወይትበቀሎ እግዚአብሔር መከራው ትጸናለች፣ እግዚአብሔር ይበቀለዋል። ወይትዓጽፎ ውስተ ቤቱ በሌሊት በሌሊት መከራ በሌሊተ መከራ ተይዞ ሳለ አንድም በመቃብር ይዘጋል። ወይዘሮ ምስናዮ ፈጣሪሁ ፈጣሪው ገንዘቡን አንድም ስጋውን ያጠፈዋል። ወይ የብስ ሥራዊሁ እምታሕቲሁ አባትነቱ ይጠፋል። ወይ ወድቅ ፍሬሁ እምላዕሌሁ ልጁ የልጅ ልጁ ይጠፋል። ወይ ጠፍ ምድር ዝክሩ ስም አጠራሩ ከዚህ ዓለም ይጠፋል። ይኸውም ልማድ ነው። ያንተም እንዲህ ይጠፋል። ወይ ርህቅ ስሙ ነወሃ ስሙ ፈጽሞ ይጠፋል። ወይ አፈልስዎ እምብርሃን ውስተ ጽልመት ከተድላ ከደስታ ወደ መከራ ወደ ሐዘን ይወስዱታል። ወአልቦ ዘይምህሮ እምሕዝቡ ከወገኖቹ ለእሱ የሚራራለት የለም። አንድም እሱ ለወገኖቹ አያዝንም። ወይድህን ቤቱ በታሕተ ሰማይ ከሰማይ በታች ያለ ቤቱ አንድም ወገኑ ይጠፋል። ወባዕድ ይዴሎ በንዋየ ዚአሁ በሱ ገንዘብ ሌላ ተድላ ደስታ ያደርግበታል። ወገአረ ነዳይ በእንቲአሁ ሀቤሁ ሲል ነው። ደሃው ያበላኛል ያጠጣኛል ብሎ በሱ ይጮኸበት ወአንከርህዎ አበይትሂ ደጋጎችም አደነቁት። ከመዝ ውእቱ ቤተ አማጽያን ሕገ እግዚአብሔርን ያፈረሱ ሰዎች ቤታቸው ወገናቸው እንዲህ ይጠፋል። ወዝ ውእቱ ግዞሙ ለለ ኢያምርዎ ለእግዚአብሔር እግዚአብሔርን በሕግ በአምልኮት የማያውቁት ሰዎች ግብራቸው ይህ ነው።